ሄሎ ሄሎ፣ አቤት።
ሰላም ጤና ይስጥልኝ። ቶሎ ብር
በዚህ ስልክ ደውሉ ተብሎ ይሄ ስልክ message ተልኮልኝ ነበር።
ቴሌቪዥን game ነው። ጌሞች ሲጫወቱ ሽልማቶች አሉት።
ምን አልሽኝ?
ቴሌቪዥን game ነው። ጌሞቹን ሲጫወቱ ሽልማቶች አሉት።
የኔ
እ?
ምን ሽልማት ምን?
እኮ የቴሌቪዥን ጌሞቹን ሲጫወቱ ሽልማቶች አሉት።
አ፣ አወኩኝ። ምን
ሳ- ሽልማት ምን ነው።
ሽ- ሽልማት message ተላከልኝ።
ላፕቶፕ ላፕቶፕ፣ ስልክ አምስት ሺህ ብር አምስት ብር እስከ አምስት መቶ ብር ካርድ ያሸልማል።
አ፣ ከተጫወትኩኝ አዎ
እ፣ አሁን ደርሷል ነው
እኮ ከተጫወቱ እንዳድሎት ነው ሽልማቱ።
አ፣ እሺ፣ አመሰግናለሁ።
ምንም